ጤና ይስጥልን።
ሰላም ነው።
እግዚአብሔር ይመስገን።
National ID project
National
National ID project መ- እሺ
ስልካቸውን ፈልጌ ነው።
እኮ national na- national ID ውን ነው የፈለጉት የ national ID የቢሮ ስልካቸው
እኮ national ID ማለት ብሔራዊ መታወቂያ ያለበትን አይደል የበ- የመስሪያ ቤቱ አዎ። አዎ።
እሺ መስሪያ ቤቱ።
ጠብቁኝ እንዴ መስመር ላይ ጠብቁኝ እንዴ እሺ ላውጣለሁ እሺ፣ እሺ።
መስመር ላይ ነው
አዎ፣ መስመር ላይ ነው አንዴ ቁጥሮትን ይንገሩኝና
እ?
ቁጥሮትን ይንገሩኝ
የኔ
አዎ
ምን ይሰራል ይሻል ብዬ ነው send ላደርግልዎት እኮ ነው አባት
ዜሮ ዘጠኝ አስራ አንድ እሺ
አርባ ስድስት እሺ ሰላሳ ስምንት አርባ ሁለት አርባ ሁለት አዎ እሺ እንትን ስላለብኝ ነው ይቅርታ ሲስተሙ እሺ አሁን ልክ ነው ከማቆየት ብዬ ነው
እሺ ላክ
እልክልዎታለሁ